አንተን ከተከተል ሁሉን ነገር ትየ ክብሬን ዝቅ አርጌ ለክብር ጌታዬ አምላኬ ጌታዬ ብዬ ካነገስኩ ባርከኝን ኢየሱስ ክብርህንም ገልጥ በፊት ሞገስ አግኝልኝ በፊትህ ሞገስ ያግኝልኝ በፊትህ ሞገስ ያግኝልኝ ልመናዬ በፊትህ ሞገስ ያግኝልኝ ልመናዬ ለሞት እንዳልተኛ አይኖቼን አብራለ በቀንም በሌሊት ከፊትህ አትጣል በፈቃድ መንገድ እግሮቼን አጽናለ የመድኃኒቴ አምላክ ስምህ ይክበረን በፊትህ ሞገስ አግኝልኝ ልመናዬ በፊትህ ሞገስ አግኝልኝ ልመናዬ በፊትህ ሞገስ አግኝልኝ ልመናዬ በፊትህ ሞገስ አግኝልኝ ልመናዬ አምላኬ አምላኬ ፊትህን አብራለ ቸርነትህ በቀኝ ሐዋርያ በሕይወቴ ዘመን ደስ እንዳሰኘህ ነት ይክበበ በስቶ ቸርነት በፊትህ ሞገስ ያግኝልኝ ልመናዬ በፊትህ ሞገስ ያግኝልኝ ልመናዬ በፊትህ ሞገስ ያግኝልኝ ልመናዬ በፊትህ ሞገስ ያግኝልኝ ልመናዬ ጌታ ዝም አትበለ እጄን አንስቻለ በቅዱስ መቅደስ በፊት ቆምያለ